ጤና ይስጥልኝ ቤት ቤት ቤቲ ነው የምደውለው።
Hello ሰላም ሰላም
እንትን በውጤት በስህተት ታርሞ ነበር ማለት X ተደርጎ ነበር።
ትኬት cashier code ኡ አለ
አዎ።
ንገረኝ።
እሺ። Zero F እም፣
Zero F
Cashier code ኡ ከትኬቱ መጨረሻ ላይ ያለው አስራ ሁለት
እሺ።
አስር እህ
ዘጠና ዘጠኝ እሺ።
አርባ ሶስት
የቦሩሲያ ዶርት ምንድን ነው?
አዎ የቦርሽድ ነው።
እሺ check አድርጌ መልሼ ልደውልህ።
እሺ የዚህ ነት ወይ ተከበለች እ አይ ትንሽ ጊዜ ስለሚወስድብኝ check ላድርገው እና መልሼ እደውልልሃለሁ።
እሺ እሺ